ሄሎ ሰላም ጤና ይስጥልኝ። ቤስት ቤዝ ከራ ነኝ። እባክዎን ልርዳዎ?
ሄሎ ሄሎ
ሰላም ነሽ?
አለሁ እግዚአብሔር ይመስገን። ሰላም ጤና ይስጥልኝ። ቤስት ቤት ነው የደወሉት። ምን እንርዳዎ?
ምንሽ በእናቴ ብር እ፣ ወደ ብር እ፣ እ፣ ማታ ማ- ማታ ብር እ፣ ቴሌ ብር ያስገባ በሽ ቤት እሺ እ፣ ቴሌ ብር ወጣ በሽ ቤት እ፣ ገባ አይደለም እስካሁን እሺ
በቃ ካልሽ- እ፣ ማታ እ?
ማታ ማታ ማታ እ፣ ስድስት ሰዓት ምናምን ከቤስት ቤት ነው ያወጡት ወይስ ወደ ቤስት ቤት ነው ያስገቡት?
አ
ይቅርታ ያስረዱኝ እ፣ ደንበኛችን
እሺ በሶማ- ሶማሊያ አለ ሶማሌ የለም እ፣ ደንበኛችን ወይ ቴሌግራም ላይ ይጽፉልናል ቴሌግ- እ፣ ሶማሌኛ ከሆነ ወይ ደግሞ ኦሮመኛ ይችላሉ ወይ በእንግሊዝኛ ከቻሉ ያስረዱኝ ቀስ ብለው
እ፣ ቴሌግራም
አዎ
እ፣ ቴሌግራም እ፣ ስልኩ የተ ወላሽ ሄሎ
ሄሎ የቴሌግራም ስልኩ ሶዳ
እንገሮ
እም ዜሮ ዘጠኝ ዜሮ ሶስት
ያ ዜሮ ዜሮ ሶስት
እሺ አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት
እሺ
እዛ ላይ ላኩልን። እሺ በሶማሌኛ
እሺ
ስለደወሉ እናመሰግናለን። መልካም ቀን